ጤና ይስጥልኝ ማሽ
ሰላም አላችሁም?
እግዚአብሔር ይመስገን።
ትናንትና ማታ CT scan አሰርተን ነበር እና በቴሌግራም እንልካለን ብላችሁ እስካሁን አላካችሁልንም። ዳኛቸው አምደ ሚካኤል እ ስልክ ልስጦት እዛ CT scan ያሉበት CT scan እና ሌላም ሁለት ውጤቶች ናቸው። አንዱ ልስቶና አንድ CT scan። እሺ እሺ እሺ እንገሩኝ። እሺ ሰማንያ ስምንት
ዝም ብዬ ሰማንያ ስምንት ብቻ ነው ዜሮ ዘጠኝ ዜሮ ዘጠኝ ሰማንያ ስምንት ዜሮ ዘጠኝ ሰማንያ ስምንት ሰማንያ ስድስት ሰማንያ ስድስት ሰማንያ ሰባት ሰማንያ ሰባት ሰማንያ ዘጠኝ ሰማንያ ዘጠኝ አዎ እሺ መቤት አመሰግናለሁ ጊዜ እሺ እሺ እናንተ ደውላችሁ